ሄሎ ሄሎ እሺ ከቤት ቤት አሁን withdraw ጠየቅኩሽ ልጅ እሺ እሺ ንገረኝ ቤት ቤት ቁጥርህን ዜሮ ሶስት በይ አሁን ዜሮ አየሁት ሶስት እሺ ዜሮ ሁለት ሁለት
አርባ አምስት አርባ አምስት
ሀምሳ አምስት ሀምሳ አምስት ሰላሳ ሁለት ሰላሳ ሁለት
አዎ ቅዳሜ ማታ ነው ሁለት ሺህ አምስት መቶ ብር
ስንት ብር?
ሁለት ሺህ አምስት መቶ ሁለት ሺህ አምስት መቶ deposit ነው ትናንት withdraw ነው።
ነው withdraw ነው አ- ያልከኝ?
withdraw ነው እሺ መቼ ያልከኝ? ቀኑ?
ቅዳሜ ማታ
እሺ
ለምንድን ነው ግን እንደዚህ ማ- ቶሎ ቶሎ ማያደርጉት ችግሩ ምንድን ነው?
እ፣ ወይ ሳንቲሞች ጋር ወይ ቻፓዎች ጋር ነው የሚቆየው አባቴ ከኛ ጋር ሳይሆን በሳንቲም እና በቻፓ ትናንት ነው አይደለም ያልከው ሪፖርት ያደርገናል አሉት
እኮ እነሱ። አዎ አሁን ይሄ ያንተ ሁለት ሺህ አምስት መቶ በሳንቲም ፔ ነው transaction ኑ እና
እሺ አሁን እንዲደርስ ነው አሁን
እሺ አሳውቅልሃለሁ። ወይም የሳንቲሞችን ስልክ ልስጥህ አንተም ትደውላቸዋለህ።
ኧረ አሁን ለምን አንቺ ደውለሽ እንትን በልኝ እኔማ አሁንም ይቆያል አሳውቅልሃለሁ። አይ እኔ አሁንም አሳውቅልሃለሁ ይቆያል እ ብዙ transaction ስላለ